ገናም ሰላም ነው እናንተ ነው።
እሺ
አሁን ካሻውት አድርጌ ነበረ ወደ ሴ እንትን ማለት ነው። ቼክ አድርጊልኝ እስኪ።
በስልክ ቁጥር ነው ቤት ቤት የሚጠቀሙት?
አዎ በዚህ ቁጥር
እሺ ስንት ብር ነው?
ሺህ ሦስት
እሺ አንድ መስመር ላይ ጠብቁኝ።
እሺ ካንሰል በይ። ስንት ነው ሊሆን? የብር ነው ልክ ያለብኝ ታውቃለህ? የብር ቀንስ ከሆነ
የዛሬ ነው አይደል?
አዎ፣ አሁን አሁን
እሺ ገብቷል እኮ check ያድርጉት። ወደ 0920 48 39 68 ካልገባ cancel እንድታደርግ ነበር። አልገባም እዚህ ጋር።
balanced እንደሆነ ነው የሚያሳየኝ ለእኔ። check ያድርጉት።
ስለዚህ cancel ማድረግም አትችይም አንቺ ማለት አዎ ገብቷል እኮ already check ያድርጉት።
okay፣ እሺ እሺ መልካም ቀን። እሺ